አቤት ጤና ይስጥልን።
አብሮ ይስጥልን።
ከቢጃይ ጥሪ ማዕከል ነው የደወልነው። ደንበኛችን ቤተሰብ ግሮሰሪ ነው።
እ ቤተሰብ ግሮሰሪ ነው። ከቢጃይ መለ- ከቢጃይ ጥሪ ማዕከል ነው የደወልንልዎት።
እሺ እሺ። አዎ።
ደንበኛችን አዎ።
ይሰማዎታል?
እ ይሰማዎታል?
ይሰማኝ ይሰማኝ።
እሺ የቢጃይ መለያ ቁጥር የያዘ አጭር የጽሁፍ መልእክት ተልኮልዎታል።
እ ሳይገባ አይቀርም መሰለኝ። ሊዮ
ልንገረውት የያዙ ካስገባለሁት
እሺ። በአንድ ስጠኝ።
ሀምሳ ዘጠና አራት
ሀምሳ ዘጠና አራት
ስልሳ አንድ ሰባ ሰባት
እ ሀምሳ ሀምሳ ዘጠና አራት ዘጠና አራት እሺ።
ስልሳ አንድ ሰባ ሰባት ስል- ስልሳ አንድ ሰባ ሰባት አዎ
እሺ እሺ ይሄን ለማሳወቅ ነው። መልካም እሺ ደመኛችን
እሺ።